ኤሌክትሪክ
ቤት ናቸው።
አዎ።
ብር ውስዶ ለማድረግ ነበረ game ተጫውቼ እሺ።
ቴሌ ብር ላይ ሄደዋለኝ ይመልሳል።
እሺ ቴሌግራም ላይ hi በለኝ እና አሁን በምነግርህ ቁጥር step ኡን ልላክልህ።
አ፣ ስ- በየትኛው ስልክ ቁጥር ነው?
ዜሮ ዘጠኝ ዜሮ ሶስት
ያዘኝ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት ነው።
አዎ አዎ። withdraw ነው የፈለግከው ወይስ deposit?
draw ነው እንጂ dep- እ፣ deposit ማ አረጋለሁ ሳረግ ምንም አይልም። እንትን አሁን withdraw አረጋለሁ ምንድን ነው የሚልህ?
እመልሳለሁ።
እኮ ም- በዚህ ሳምንት ውስጥ መቶ ሺህ ብር የሚሆን ብር አውጥተሃል
አላወጣም ትንሽ ብር ነው መቶ ሺህ ብር እኮ ወይ fill out ስታደርግ information ተሳስተህ ሊሆን ይችላል። ምንድን ነው እያልክ ያለው? invalid ነው ወይስ ምንድን ነው የሚልህ?
invalid ይላል። አዎ invalid ነው የሚልህ?
please account እንትን ይላል። account ኡ ተከፍቷል ግን
ምን አልከኝ?
account account error ይላል።
እስቲ አሁን በነገርኩ ቁጥር screenshot አድርገህ ምን እያልክ እንደሆነ ላክልኝ።
እሺ በቴሌግራም አዎ አዎ።
እሺ እሺ